Hello, Best Bet እሺ
እሷ ትኬት ለማስለቀቅ ነበር። ነጩ ነው ግን እሺ
cashier አሸር ኮድ code ኡ ውስጥ አ
አስራ ሶስት
አስራ ሶስት
ዘጠና ዘጠኝ ዘጠና ዘጠኝ
ሰማንያ ዘጠኝ ሰማንያ ዘጠኝ
ዜሮ ዜሮ
ለቆልሃል። ግን አሁን ስንት ሰዓት ነው?
ሌላው አዎ ልክ ተለቋል።
ነህ። የአስር ሰዓት ተኩሉን ነው ያለቀቀልክ። የአስር አይለቅም ሰዓት እንዴ?
ተኩሉና የአስራ አንድ ሰዓት የስ- አዎ
ምን ተራዝሞ ነው ምንድን ነው?
አይ አይደለም። ቆይ check እናድርገው አንዴ ጠብቀኝ። እሺ የአስር ሰዓቱን check ላድርግልህ አንዴ ጠብቀኝ።
እሺ check አድርጊና አንዱን check ላድርግልህና ሌላው ግን የእንትን ነው የሶስት ሰዓት ጨዋታ የሁለት ሌላውማ ሰዓት- ወደ ታች ያለው ችግር የለውም።
አዎ አዎ አዎ እሺ ሊልክና እንዴ
እሺ
አ- አልቋል። አላ ዜሮ ለአንድ ነው።
አ፣ አንድ ለዜሮ ነው።
አዎ አንድ ለዜሮ ማለት እ፣ አንተ ያልከው እየመራ ነው ማለት ነው። ግን ገና ነው።
አ፣ ገና ነው።
አዎ ትንሽ ቆይ ተደውልና check አድርጌ ካልታረመ አሳውቅልሃለሁ።
ወደ እሺ ውጭ ግን ነው።
አሁን በእንትን ከሜዳ ውጭ ያለው እየመራ ነው።
እሺ አንተ የመደብኩ ማለት ነው።
እሺ እሺ።
እሺ እሺ እናመሰግናለን።